Dann kannst du mit mir da.
ሄሎ ሄሎ
ሄሎ ቤስት ቤት ነው። ምን ልርዳው?
አ፣ እንትን ነበር ትኬት ነበር የክርስቲያን ፓላስና በመዋዝ ማለት ነው እሺ ተቀይሮ የሚገባው አያስገባም ብለን አላስገባም። ግን እዚህ ላይ ፍላሽ ላይ ስናነሳው ቀይ ሆነ።
እስቲ ካሸር ኮዱን ንገሩኝ። እሺ ካሸር ኮዱን እሺ አስር እሺ ስልሳ ስምንት እሺ ስልሳ ስምንት እሺ ሰባ
ስንት አለኝ?
ሰባ ሰባ
እሺ ክሪስታል ፓላስ ከበርንማውዝ አ፣ ተቀይሮ የገባ ያገባል አያገባም ብለው ነው ያስያዙት።
አያገባም አ።
ያገባ የለም ታዲያ
ያ?
ያገባ የለም።
ያገባ የለም ያስገባ የለም።
እሺ አንዴ check ላድርገው፣ ይጠብቁኝ መስመር ላይ
እዛው መስመር ላይ ጠብቅሻለሁ። እሺ። እ? አ። አይ ይሄንም advantage እንትን ማለታቸው አሪፍ ነው። ይሄንም እንደው እንትን ማለታቸው ሄሎ እሺ እንትና ሁለተኛውን ጎል ያገባው ልጅ
አ እ፣ ማን ነው ካይ ካይፈር ሞሬ የሚለው አ እኮ እሱ እኮ በእንትና ተቀይሮ ነው የገባው በዶሚኒክ ሶላንኬ የሚለው ሰማንያ ስምንት ደቂቃ ላይ ተቀይሮ ነው የገባው። check አድርጉት። እሺ መልካም ቀን።